እኛ ጋር ብቻ ነው? hello ጤና ይስጥልን Best Bet ጤና ይስጥልኝ።
Best Bet ሰላም ነው?
አማን ነው። አሁን ደውዬ እንደ አጋጣሚ እንትን ሳንቲም ጨረሰ በሌላ ሰው።
እሺ እንትን pending ላይ ነው ያልከኝ ና አ እሺ transfer ላደረገልን ነው። እሺ አንዴ ትንሽ ጠብቀኝ።
ሰባ አምስት አርባ አራት ሀምሳ ሶስት ሀምሳ ሶስት የሚል ስል እንትን ላይ እሺ እሺ ያዩላል ያው አንዴ ከልጁ ጋር
አይ
hello አቤት ጤና ይስጥልኝ። ምንድን ነበር?
withdraw አርጄ እሺ pending ነው የሚለው እና እሺ። አሁን የደወልክበት ስልክ ቁጥር ነው የ Best Bet ስልክ ቁጥር አ አ no ሰባ አምስት አርባ አራት
ሰባ አምስት አርባ አራት ሀምሳ ሶስት ሀምሳ ሶስት
check እያደረኩ ነው። መስመር ላይ ጠብቀኝ።
እሺ
ስንት ብር ነው? ይቅርታ አምስት መቶ
አምስት መቶ ብር ገብቶልሃል ወደ ንግድ ባንክ account ሻምበል ተስፋዬ ወደሚለው። እሺ
አ ገብቷል። እዛ
እሺ thank መልካም እሺ፣ ችግር የለም።